ጤና ይስጥልኝ።
እግዚአብሔር ይመስገን።
ብሩ ቪዥን ነው።
አዎ ከአሪፍ ፔ ነበር የምደውለው። ደምበኛችን አሪፍ POS machine
እሺ POS machine ኑ ላይ ምናልባት ያጋጠመው ችግር ካለ ለመጠየቅ ነበር ደምበኛችን።
እስቲ reception የሚሰሩበት ልጆች ላገናኝሽ። አንዴ ጠብቅኛለሽ።
እሺ ችግር የለም ደምበኛችን።
ወይ ብረት ሲያዋራ ስለ POS ማሽን የተነገረሽ ነገር ካለ የማነት አሪፍ hello፣ ጤና ይስጥልን።
እግዚአብሔር ይመስገን።
ከአሪፍ ፔ ነበር የምደውለው። ደንበኛችን POS ማሽኑ ላይ ምናልባት ያጋጠመው ችግር ካለ ለመጠየቅ ኬት ነው ነበር።
ያልሽኝ?
ፖስ አሪፍ ፔ ከእናት ባንክ
የማፎዝ ነው ማ
አ- አሪፍ ፔ የሚለው ፖስ ማሽን የእናት ባንክ ነው።
አዎ፣ የእናት ባንክ አዎ፣ ደንበኛችን አዎ የሆነ ዳ እንትን ምንድን ነው ዳውንሎድ ምንድን ነው ኪፕ ዳውን የምትለው አዎ፣ እሷ ስትል ከዛ በኋላ አልሰራም። አንዳንዴ እና ቼክ እያደረጉ ነበረ ደግሞ እሺ እነሱ ሲኖሩ ትሰራለች ስልሽ የሆነ የሚያደርጉት ነገር አለ key download ስትል ከዛ መልሶ ግን ያው ነው
እሺ እናት- ያው ሁሌ እናት ባንክ ከምን- እናት ባንክ
እሺ key download ዷ ያሰክ- download ተደርጋ successful ማለት አለበት ሁሌ ከመስራቱ በፊት እኮ ምን ማድረግ አለ አለብን እኛ እ?
ምን successful እንደማያችን ይቅርታ
ምን ማድረግ አለብን የዛኔ key download version two ነው version ኗን ነው update ተደርጓል ደንበኛችን
አዎ እየመጡ check እያደረጉ ነበረ። ግን እኔ POS ስናስገባበት አንደኛ ATM ኡን ይመርጣል፣ ሁለተኛ እሷ ሲመጣ እንትን አትልም አትሰራም።
ATM ይመርጣል
ATM ይመርጣል። አዎ እሺ ከ key download ኡስ
download ኡ ከእኔ እንጃ አንዳንዴ ስለኝ እኮ ነው እንደዛ ስ- እንሞክርና ከዛ ይላል።
okay ያስቸግሩታል አንዳንዴ አዎ አዎ እሺ ለማያችን ሌላ የሚያስቸግሩት ነገር አለ ሌላ የለም።
እሺ ያው በካርድ ሲጠቀሙ WiFi off ባረጉትን data ማብራቶትን እርግጠኛ ነው አይደለ? ያው data በ data ካልበራ- ነው አይደል? አዎ አዎ፣ በ data
ወይፋ እናበራው።
እሺ፣ እንደዛ አድርጎ አንዳንዴ ያስቸግሮታል።
አዎ እሺ ደንበኛችን ሌላ የሚያስቸግሩት ነገር አለ?
ምንም የለም። በቃ እሷን ብቻ ነው።
እሺ ደንበኛችን ለሌላ ጊዜ እንደዚህ አይነት ችግር ሲገጥሙት ዘጠና ሶስት ዘጠና አምስት ላይ ደውለው ያሳውቁን። ደንበኛችን እሺ እሺ መልካም ቀን ይሁንልዎት።
አሜን። እሺ እሺ